hello ጤና ይስጥልን ቤት ቤት
withdraw ነበር SantimPay ላይ እና አልገባም ትንሽ ቆየት አለ
እሺ አሁን በደወልክበት ቁጥር ነው ቤት የምትጠቀመው አይደለም አስራ ሶስት አርባ አንድ ዜሮ ሰባት ዜሮ ሰባት hello hello
check እያደረኩልህ ነው እሺ ይቅርታ okay እሺ እሺ
ሀያ ሀያ ሺህ ብር ነው አይደል ለጊዜ አ አ
ወደ ቴሌ ብር ነው አስራ ሶስት አርባ አንድ ዜሮ ሰባት ዜሮ ሰባት አ
ሁለተኛውም አስራ ሶስት አርባ አንድ ዜሮ ሰባት ዜሮ ሰባት አ ራሱ ነው አ confirm አድርጌልሃለሁ እሺ አሁን check አድርገው እሺ thank you እሺ መልካም ቀን መልካም ቀን እሺ